Hello hello
አቤት Hello ጤና ይስጥልኝ
አቤት ይስጥልን።
ከ ChipChip ነበር የምንደውለው እሺ ሽንኩርት order አድርገው አልመጣልዎትም ነበር ዛሬ
እ
እና ለነገ እንላክሎት ነገ መረከብ ይላሉ
የስራ ቦታችን ሆነን ያዝነው። አሁን ግን ወደ ቤት ሄደናል። ነገ አንኖርም።
okay ስለዚህ ለሰኞ ወይ ላስተላልፍሎት
ለሰኞ አዎ፣ ያለውን order ሌላም እ order አድርጌ ነበረ broccoli
broccoli
እ
እሺ ስለዚህ እ?
አጠቃላይ ሁለቱም ለሰኞ እንላክሎት ዛሬ መኪና ስለተበላሸብን ነው በአጋጣሚ አዎ፣ ግን ለሌላ driver እስኪ እነዚህ እኮ ሰጥተነው ነበር ምን መሰለሽ አ
ሌ- ለ- አሁን ነገ ድግስ ቢኖርብኝስ ፕሮግራም ቢኖርብኝስ እም፣ አዎ ልክ ኖት በጣም ይቅርታ በሌላ option ተደርጎ ይላካል እንጂ እንዴት እንደዚህ ይደረጋል?
ልከናል እኮ ዛሬ ከዚህ driver- በፊትም እንደዚህ አጋጥሞናል።
አዎ፣ okay እሺ ይቅርታ በጣም በዛ ላይ ደግሞ ሁሉም የተለያየ አካባቢ ነው የሚኖረው። group ስትፈጥሪ አዎ የስራ ቦታሽ አንድ ሲሆን አንድ አዎ።
ላይ create ይደረጋል። ከዛ ሁሉም የየራሱን ይዞ ይወጣል ወደ ቤቱ።
አዎ፣ ልክ ኖት ይቅርታ ነገ በጣም።
ቢመጣ እንዴት ይመጣል? anyways ተደጋጋሚ እንደዚህ አይነት ነገር ስለሚደገም ለመቅረፍ ብትሞክሩ ጥሩ ነው። አንዱ ቢበላሽ ሌላው አይበላሽ ማለት አዎ፣ ሁሉም አንዴ አይበላሽም።
አዎ ልክ ነው እሺ ይቅርታ ሌላው በጣም።
ብሮኮሊ እንትን አድርጌያለሁ፣ create አድርጌያለሁ።
እሺ ግን ሳይሞላ ሲቀር ተው ነው
OK ስለዚህ እኮ ይሄ እኮ fail አድርጓል አዎ fail ስላደረገ ይሄኛው ያው ተመላሽ ነው የሚሆነው
አዎ ተመላሽ ሆኗል ዛሬ መቶ ሀምሳ ስምንት ብር
ሆኖልኛል። የት አዎ።
ምን ላይ?
እ፣ wallet ላይ ቺፕ ቺፕ wallet የእናንተ wallet ላይ አምስት መቶ ሀያ አምስት ብር አሉት አጠቃላይ balance ዎት ላይ እ።
እ፣ order ሲያደርጉ ከዚህ ላይ ክፍያውን ያደርጉ ከ wallet ላይ
እሺ እሺ አመሰግናለሁ።
እሺ እሺ እናመሰግናለን መልካም ምሽት